የትነሽ ፍቅርን ጥለሽ ከልቤ ላይ የት ቀረሽ ፍቅርን ዘልተሽ ከልቤ ላይ እንጭንቅን ጥለሽ አይ ሰውነቴ ላይ ሰውነቴ ላይ በትንሽ ፍቅርን ጥለሽ ከልቤ ላይ የት ቀረሽ ፍቅርን ዘርተሽ ከልቤ ላይ ጭንቅን ጥለሽ አይ ሰውነቴ ላይ ሰውነቴ ላይ ጭንቅን ጥለሽ አይ ሰውነቴ ላይ ሰውነቴ ላይ ሰውነቴ ላይ ሰውነቴ ላይ ሰውነቴ ላይ ሰውነቴ ላይ ሰውነቴ ላይ ሰውነቴ ላይ ሰውነቴ ላይ ሰውነቴ ላይ አቤት ያው ልጆች ሲመኙ በቁና ወንጌልን ሳይወጡ ዳዊት ይዘልቆና ከአንዱ አጥር ተዋይተው ቢያገኙ ብቁና መቀደስ ነው እንጂ መድገት ያውቆና እባክሽ ደክሞኛል፣ እቀፊ በርዶኛል፣ በይቀፊ ጨንቆኛል ስትሄድም ከብቶኛል፣ ስትርቂም ከብዶኛል፣ ስትርቂም ከፎኛል። እኔማ የለኝ መላ ተይ ስጪኝ መላ እኔ ገና እኔማ የለኝ መላ ተይ ስጪኝ መላ እኔ ገና ነይ ስጪኝ መላ ስጪኝ መላ ነይ ስጪኝ መላ ስጪኝ መላ ነይ ስጪኝ መላ በትንሽ ፍቅርን ጥለሽ ከልቤ ላይ የት ቀረሽ ፍቅርን ዘርተሽ ከልቤ ላይ ጭንቅን ጥለሽ አይ ሰውነቴ ላይ ሰውነቴ ላይ በትንሽ ፍቅርን ጥለሽ ከልቤ ላይ የት ቀረሽ ፍቅርን ዘርተሽ ከልቤ ላይ ጭንቅን ጥለሽ አይ ሰውነቴ ላይ ሰውነቴ ላይ ጭንቅን ጥለሽ አይ ሰውነቴ ላይ ሰውነቴ ላይ ሰውነቴ ላይ ሰውነቴ ላይ ሰውነቴ ላይ ሰውነቴ ላይ ሰውነቴ ላይ ሰውነቴ ላይ ሰውነቴ ላይ ሰውነቴ ላይ አንቺን ጥሩ እያልኩኝ እስቲ ራሴን ላክፋ መቼም ያማረ አመል ተራቆ ያስገፋ እንዲህ ተራርቆስ ስንቱ ቀን ሊገፋ ሰው እንዴት ይኖራል እየተጠፋፋ መራቅሽ ደንቆኛል መጥፋትሽ ገርሞኛል መራቅሽ ገብዶኛል ስትሄጂም ገርሞኛል ስትቀሪም ገርሞኛል ስትቀሪም ደንቆኛል እኔማ የለኝ መላ ተይ ስጪኝ መላ የኔ ገላ እኔማ የለኝ መላ ተይ ስጪኝ መላ የኔ ገላ ነይ ስጪኝ መላ ስጪኝ መላ በይ ስጪኝ መላ ስጪኝ መላ እኔማ የለኝ መላ ተይ ስጪኝ መላ የኔ ገላ እኔማ የለኝ መላ ተይ ስጪኝ መላ የኔ ገላ ነይ ስጪኝ መላ ስጪኝ መላ በይ ስጪኝ መላ ስጪኝ መላ ተይ ስጪኝ መላ ስጪኝ መላ ነይ ስጪኝ መላ ስጪኝ መላ በይ ስጪኝ መላ ስጪኝ መላ ተይ ስጪኝ መላ ስጪ መላ በይ ስጪ መላ ስጪ መላ የኔ ገር ተይ ስጪ መላ የኔ ገር ስጪ መላ የኔ ገር ነይ ስጪ መላ የኔ ገር ስጪ መላ የኔው ገር ተይ ስጪ መላ የኔ ገር በይ ስጪ መላ የኔ ገር የኔ በር የኔ በር